hello አቤት።
ወይ hello ወይ ወይ አንተ ነህ እ?
ተሳስቼ ሌላ ቦታ የደወልኩ መስሎኝ።
hello አይ
እ?
ደግሞ
ይሰማል?
እም፣ እንዴት ነህ?
ደህና ነኝ። ማን ልበል?
እባክህ ሜላት ነኝ።
አ ሜላት ኡ፣ በስራ ስልክሽ እኮ በቃ አቅሽ አልቻልኩም ነበረ እኮ
አይ ማታ እንትን የዘጋሁብህ በጣም ደክሞኝ ስለነበር ነው።
ደብሮኝ ጠቅሞኝ ደክሞኝ አ ደብሮኝ መስሎኝ ደግሞ እይ፣ ምን በምን ሰዓት ይደብረኝ?
busy ነኝ አልሽ። እሳ
እንደዛ ነገር አንቺ እንደዛ የቢሮ የቢ- የቢሮ ስልክ customer ን ላናግርበት ብለሽ ይሰሙሻል እኮ አ፣ ምን ታደርገዋለህ?
እ? ይሰሙሻል እ?
ይሰሙሻል።
ኧረ እንወስ
አይ እንዳሉ
እና የት ሆነሽ ነው?
ሆነኛ ቢሮ
አልገባሽም እንዴ ክላስ?
እ፣ አስራ አንድ ተኩል እየወጣሁኝ እንዴት ማለት እ፣ ያው ሰሞኑን እየገባሁ አይደለም፣ በስርዓት አልተጀመረም ብለውኛል።
ምን በስርዓት አልተጀመረም።
ማን ማንም አለች?
እየሄደ አይደለም።
ማን አለሽ?
እነ ሮቤል በስርዓት- እሷ ማን ሄደችም? አሁን እሷም እየሄደች አይደለም። እነ ሮቤልም እ?
እንደዛው እነ ሮቤልም እንደዛው ምን እየሄዱ አይደለም።
ሮቤል እዛ ነው እንደሚማረው ሌላ ቦታ እሱ ግን እ፣ ሁሉም ጋር እንደዛ ነው። ዝም ብሎ ገና ነው መታወቂያ ራሱ አልተሰጠም። የምር እንደዛ ብለሽ ነው እንትን ትም እህ፣ እ? ኧረ በመጣ ምን
hello ሌላ ወይ ምን አልሽኝ?
አንተ ምን አልከኝ?
እ፣ ቆይ ትንሽ ቆይቼ ደውል ይሻላል።
እሺ እሺ